ሄሎ ሄሎ፣
ሰላሙ ሰላም ነው አለን።
ምንድን ነው እዚህ ችግር አለበት እንዴ system ኡ እናንተ ቤት
ምን ተፈጥሮ ነው? ይቅርታ።
ማለት አያጫውተንም time out ይላል አጭር ሲወጣ ያስገባል ሁሉንም የሚጫወት ሰውን እንደዚህ እያደረገ ነው የ system ችግር አለ ወይስ ምንድን ነው
ሃይማኖት የሚለው አዎ፣ ይስተካከላል። አዎ፣ ከትንሽ ከሁለት ቀን ወዲህ እንደዛ ነው።
ሁለት ቀን ያደረገ ሳይሆን የነበረው?
ሳምንቱ እንዳለ በዚህ ሳምንት ውስጥ ማለት ነው አዎ፣ እንዳለ ታይም አውት ይላል አጭር የሚወጣ ላይ ያስገባሃል ታይም አውት ይላል አጭር የሚወጣ ላይ ያስገባሃል እ ማለት እንደ በአንተ በፍለ- በፍላጎት አያጫውትም
እንደዛ ብሎት ግን ይመልሰዋል። አዎ፣ ሮል ባክ ያደርጋሉ።
ሳንቲም ይቆርጣል ቴክኑ እኮ ማለት አይደለም ነው። አዎ፣ አዎ፣ ሳንቲም ይቆርጣል ሳይሆን አያጫውትም። ሲስተም ውስጥ አያስገባህም። ታይም አውት ይልሃል። ታይም አውት ይልሃል ልትገባ ስትል እ ሲፈልግ ያስገባህና ደግሞ አጭር ነው የሚወጣው። በቃ ይበልሃል ወዲያው ማለት ነው። እና system ችግር አለ ምንድን ነው?
okay። አይ time out የሚለውን ሪፖርት አድርገናል already፣ የተስተካከለ ነው።
አዎ